hello hello፣ ሰላም ነሽ? sister እንዴት ነሽ?
እ ሰላም ነሽ ወይ?
ሰላም እንዴት ነህ?
እንዴት ነው? ቤስት ቤት ከ እንትን ላይ ቴሌብር ላይ ለማስገባት እምቢ እያለ ነው። እንዴት ነው? አያስቀምጥም።
ወደ ቤስት ቤት ከቴሌ ብር ነው።
አዎ እሺ ከላይ deposit የምትለዋን ስትነካት፣ አዎ፣ አዩ ነክቻለሁ፣ ብቻታለሁ።
እሺ ከዛስ?
አታስቀምጥም። በቃ ብር ማውጣት እንጂ ማስገቢያ አታስቀምጥ።
ኧረ አለው deposit የምትለዋን ነው የምትነካው።
እሺ፣ deposit ትለዋለህ። ከዛ ከስር ደግሞ በትንሽዬ deposit የምትል አለች እሺ፣ እሷን ስትነካት Chapa ና SantimPay የሚል አማራጭ አለ።
እሺ፣ ከዛ ከሁለት አንዱ ትመርጥና ቴሌብር የሚለውን አማራጭ አድርገህ መላክ እሺ።
ትችላለህ።
ምን ምን መባል ምን deposit ገብቼ ዲፖዚት የምትል ደግሞ አለች ሌላ በትንሽ በ- በሶስት ሶስት አለው።
ገባክ? አ እሺ፣ አዎ፣ ከዛ ሄሎ
እሺ፣ የሰማሁት ነው።
ከዛ ቻፓና ሳንቲም ፔይ የሚል የለም አዎ፣ እሱን ንካው።
እሺ፣
ከዛስ ወዝ ቴሌ እሺ ንካው ቻፓ ወይም ሳንቲምን መት የትኛው መረጥክ?
ይሄን አልመረኩትም፣ ግን ድሮ ስም እና ምናምን ልጠይቅ ቴሌ ነበረ።
ደግሞ ኢሜል አለ?
ምናምን። አዎ እሺ ልላክልህ እዛ ላይ hi በለኝና የኛ ቴሌግራም እሺ።
አለ የቤስት ቤት
አዎ፣ ቴሌ ቴሌግራም የቤስት ቤት አለ ቤስት ቤት ይጫወተዋለሁ፣ ግን ቴሌብር አለኝ።
የኛ የቤስት ቤት ቴሌግራም አለህ ወይ
ቴሌግራም አለ። ያው አለክ በዛ ላይ hi በለኝና ልላክልህ እንዴት እንደምታስተላልፍ እሺ፣ እሺ።
እሺ